I love cooking ኧረ ኧረ በእናትሽ ልታስደፊኝ ነው እንዴ? ኧረ ምን ኧረ በእናትሽ ኧረ order ኡን አስገቢልኝ ወደ እኔ።
ለሰላም ነግረሃት ነበር እንዴ?
አዎ ጭራሽ ከጋምቤላ ጋር ግብግብ
አላስገባሽለትም እንዴ? ከዞን አስወጥተሻል ወደ ኧረ አገር።
በዛ ልስራበት እባክሽ አንድ ደሞዙ እንኳን ልብላ። ሰላም ናት?
አለን እላ ቤላ አለን አለን አለን።
ጠፍታል ደግሞ ቢሮ አስገብቼ መምጣት ቢሮ መጥቼ ነበርኩ ዛሬ ጠዋት።
ዛሬ አዎ መጥቼ ለነገሩ ነበር።
ዛሬ አልነበርሽም አንቺ።
አዎ ስምንት ሰዓት ነው ኤልዛቤት ሰላም ምናምን ነበሩ። ሰላምን አግኝቻት ነበር።
ኦኬ በቃ ሰላም ያችኛዋ ማለት ነው ባህሪዋ።
አሬ ቀይ በል በጌታ ያቺ ያቺ ሰርልች ሰላም ነው ግና አለው ላቤላ ኧረ ተይ ደውይ ግን ለምን ነው የማትደውይ?
ደውላለሁ ደውላለሁ ኧረ ደውይ። እሺ እሺ አቤላ እሺ ቻው።
በጣም